ጣቢያው የአንዷ ጣሪያ መጨረሻ ነው።
ሄሎ ሄሎ፣ ጤና ይስጥልኝ።
አቤት።
ቅድስት ከቺፕቺፕ ነው የምደውልልዎት።
እሺ አላዛር group ላይ order አድርጎ ነበር አይደለ? ቪቫ toilet።
አዎ
okay። እሺ፣ አሁን አላዛር ስልክ እያነሳ ስለሆነ ሌላ ቁጥር አለ አላዛር የምናገኝበት?
ላገናኘው አጠገቤ ነው።
okay። እሺ፣ እስቲ አገናኝ።
እሺ
እሺ እሺ አሁን ደውሎልኝ ተመሳሳይ ስልክ ነው። ሄሎ ሄሎ፣ አላዛር አቤት። አሁን እያወራሁት ነበረ አገኙት driver ኡ?
በዚሁ ስልክ በዚሁ ስልክ ኧረ የሆነ ልጅ ደውሎልኝ።
okay። ስለዚህ እስቲ ለ driver ኡ ይደውሉለት መልሰው ከተደወለ።
እሺ እሺ እሺ፣ መልካም ቀን።
እሺ እሺ